Oi, malade. Oi, malade. ታወታይ ተዋቲ ከና ማዶ ባብል የመን በሰና ከተማ ውበትሽን እያየው ስወጣም ስገባ እንደ አፋር አፍሌታ የጠየመው ፊቴ ሌላው ቢቀር እንኳን ይህ ማንነቴ ዞረሽ ላላት በይም በቃ አይሆንም ጠጋ ብለሽ አውጊኝ እስቲ ያለሽበት ሁኔታው እያየሽው በትካዜ የምጠርጊው ጎዳናው አጎንብሰሽ ስትቆዝሚ ተደግፈሽ መጥረጊያውን አሳዘንሽኝ እኔማ ስንታል ሆድሽ መሬማ ወዲያ ላቃ አቃት ደሞ ላልፋት ስሟን ጠይቄ ብጠራት አትዞር ብከተላት ወዲያ ላቃ አቃት ደሞ ላልፋት ስሟን ጠይቄ ብጠራት አትዞር ብከተላት በሐሩሩ መንደር በሐጋይ በረሃ ማዶ ባብር የመን በሰና ከተማ ባያት አምሳያዬ ብጠራት አትሰማም በሬማ መሬማ ያ መሬማ መሬማ ያ መሬማ ኑሮሽ ኑሮሽ እንዴት ነው በሰንአ ከተማ መሬማ ባብል ባብል ባብል ባብል የመዲያ መሬማ ያ መሬማ ባብል ባብል ባብል ባብል የመዲያ መሬማ ያ መሬማ ወዲያ ላቃ አቃትይ ደሞ ላልፋት ስሟን ጠይቄ ብጠራት አትዞር ብከተላት ወዲያ ላቃ አቃትይ ደሞ ላልፋት ስሟን ጠይቄ ብጠራት አትዞር ብከተላት መሬማ